ሰላም
ሄሎ ጤና ይስጥልኝ።
ጤና ይስጥልኝ። ሰላም ነሽ?
እግዚአብሔር ይመስገን። ምን ልርዳው? ቴሌቪዥን ነው።
አይ አይ፣ የጠቃ እንትኑ አንቺ ሲጫወት ያጫወቱ ያልገባም ነው። እሺ ደግሞ እሺ፣ ስልክ ስማርት ነው ወይስ ትንሿ ናት?
እ ስልክ ስማርት ነው ትንሿ ናት?
ትንሽ ሆናት እሺ፣ እንደዚህ አርግ። ኮከብ ዘጠኝ ሰማንያ አምስት መሰላል አድርገህ መጀመሪያ ትደውላለህ።
እ ከዛ መረጃ በእንግሊዝኛ ይመጣላል።
ይመጣል። አዎ፣ አይቻለሁ። በአማርኛ ገብቷል አልኩኝ። እ፣ አዎ፣ ከዛ ሰባት ቁጥር ትጫንና አማርኛ ታደርገዋለህ።
አ፣ ሶስት ቁጥር ላይ ለመጫወት የሚለውን ትመርጣለህ።
እሺ ጥያቄና መልስና እድሉን ይሞክሩ የሚል ይመጣል።
እ እ፣ ጥያቄና መልስ ሁለት ቁጥር ላይ ለመግዛት የሚል አለ። ኮይን ትገዛለህ።
አ፣ coin ኡን ገዝቻለሁ። coin አለ።
ስለዚህ coin ካለ ጥያቄና መልስ መመለስ ትችላለህ።
አ፣ ጥያቄና መልስ coin ከገዛ በኋላ ነው። አ?
አዎ ከዛ አንድ ቁጥር ላይ ደግሞ ለመመዝገብ የሚል አለ። ትኬት ስትመዘገብ ዕለታዊ ከሆነ ሁለት ብር፣ ሳምንታዊ ከሆነ አስር ብር ይወስድና በየቀኑ ትኬት ያስገባላል። ሁለት ብሩን እያነሳ ማለት ነው አ፣ በአጋጣሚ ቢደርስስ?
እ፣ እኮ እድልን የምትሞክረው በትኬት ነው። ትኬት አይገዛም። አንድ subscribe ስታደርግ በየቀኑ ይገባላል።
አዎ፣ አሁን በአጋጣሚ አንደኛው ቢደርስ እንዴት ነው የምትወስደው?
አሁን ለምሳሌ አምስት ሺህ ብር ቢደርስ በቴሌ ብር ይገባላል።
ቴሌ ብር ላይ ነው የሚገባው?
አዎ
እሺ፣ በቃ እሺ። አመሰግናለሁ።
መልካም ጊዜ እሺ bye